ጤና ይስጥልን በሽት ቤት ቤቲ ነኝ ምን ልርዳዎት
ጤና ይስጥልን።
ሰላም
የሆነ ብር ቀይሬ ነበርኩኝ ወደ account እና አልገባልኝ እናቴ።
በዚህ ስልክ ነው?
አዎ ስንት ብር ነው?
አንድ ሺ
እሺ፣ አንዴ ጠብቀኝ።
እሺ
መ- ዛሬ ነው ትናንትና ነው ያደረግከው?
ዛሬ
እሺ። በየትኛው ነው የምትጠቀመው? ዘጠኝ ብሎ በሚጀምረው አዎ ዘጠኝ ብሎ አስራ አራት የሚለው
አንድ ሺህ ብር ነው ያልከኝ?
አዎ ገብቶልሃል እኮ ወደ ሻ- ሻፊ ረሺድ ነው ሳፊ ረሺድ ዋሌ አንድ ሺህ ሀያ አንድ ሰላሳ ሀያ ሁለት አስራ ስምንት አራት አይደል?
አ- አዎ ገብቶልሃል። እሺ check አድርገው account ህን።
እሺ እናቴ አመሰግናለሁ።
እሺ እሺ፣ መልካም ቀን።